ጤና ይስጥልኝ በስቴት አቤት ቅመር ካሴር ቁጥር እንትኑ አለቅም ብለኝ እኮ
እሺ ንገሩን ከአስር ቁጥር
አስራ ሁለት እሺ
አምስት መቶ እሺ
ሁለት መቶ ሀምሳ አንድ
እሺ አሁን ታርሟል ሉዝ ነው አራት ጨዋታ ወጥቷል እሺ ሌላም አለ አንድ አንድ መቶ እሺ
ዘጠና አንድ እሺ ስምንት መቶ አንድ
መቼ ነበር የተቆረጠው ይሄ
የቆረጡ ከፊት ነው የተቆረጡ ኦኬ ችግር የለውም ተገኝቷል ሉዝ ነው ይሄም አራት ጨዋታ ወጥቷል አንድ ጨዋታ